ये लो ये लो हाँ, सगान हाँ
ሬስቶራንት ናቸው። ከቢሮ ተደውለውልናል ብለውሃል እንዴ?
አዎ እንደዛ ብሎ ነበር። በቃ ተዩ አሁን ከስተመሩም ደውዬ ኧረ እንደ- ደውሎልኝ እንደዛ አላልኩም ፍጠን ብሎኝ ኦርደር ነበሩ ነገር እሺ፣ ግን እየተሰራ ነው አይደለ?
አዎ በቃ እዚህ ጋር ካንስል ምንም የተደረገ ነገር ነበሩ ነገር
እሺ እሺ ነበሩ